ጤና ይስጥልኝ ጉዳይ ነው የደወሉት መዓዛ እባላለሁ እባክዎ ምን ልርዳዎ ሰላም ጤና ይስጥልኝ አሁን ይስጥልኝ እ፣ app ኡን አውርጄ ነበር እና የማረጋገጫ ኮዱ አልገባም አለኝ።
ባለሙያ ኖት
አይ አይደለም።
ቀጣሪ ኖት አዎ መልካም እሺ application ኣችንን እ፣ ሲጠቀሙ ካልሰራሎት ወይ application ኑ ወጥተው እንደገና ይግቡ ወይንም ደግሞ ስልኮትን refresh እና restart እያደረጉ ይሞክሩት
እሺ ወይንም ደግሞ application ኑን ለመጠቀም እያስቸገሩት ከሆነ የሚፈልጉትን ባለሙያ ትዕዛዝ ሊቀበሉ ትችላለሁ
እሺ። አይ app ኡን ለማውረድ ነበር።
ለመሞከር ነበር የፈለጉት አዎ እሺ ለ- እንደነገርኩት app ኡ የሚያስቸግር ከሆነ አሁንም ባለሙያ የሚፈልጉ ከሆነ በዚህ ስልክ ደውለው የሚፈልጉትን ትዕዛዝ ማስተላለፍ ይችላሉ።
እሺ፣ አመሰግናለሁ።
እሺ መልካም ቀን።
አዎ